ፍቅር ነኝ።
ወይ ፍቅር እንዴት ነሽ?
አኖን እንዴት ነህ?
አለሁ። ሃምሳ ዘጠኝ ሰማንያ ዘጠኝ
ሀምሳ ዘጠኝ ሰማንያ ሶስት እሺ ሰማንያ ዘጠኝ ሰማንያ ዘጠኝ ነው።
ሀምሳ ዘጠኝ ሰማንያ ዘጠኝ
አዎ ሃምሳ ዘጠኝ ሰማንያ ዘጠኝ ይዛለሁ። በእናትሽ ይዛ
እና ይዘባኝና ማን ነው ስምህ?
አማኑኤል ነኝ።
እሺ አማን እሺ አንዴ ጠብቀኝ። ተይ በእናትህ። ትንሽ በቃ አይጎዳኝም። አጥፍቷል እንዴ ከሬስቶራንት?
ያዝ።
ታዲያ ቅድም አያደርስም ነበረ? ከኔ ጋር ከሚከራከር አማን
ወይ ወይ አማን ሄላው ሀያ አንድ ደቂቃ ሆኖታል እኮ።
እ? ኧረ አሁን ነው ሀያ ያልኩት።
ደቂቃ ሆኖታል።
ሃምሳ ከሌላ ዘጠኝ ሰማንያ ዘጠኝ ነው ያልኩት።
እኮ ሀምሳ ዘጠኝ ሰማንያ ዘጠኝ ከቤላቸው አዎ አይደለም ሃምሳ ዘጠኝ ሰማንያ ዘጠኝ ከቤላቸው ነው የሚለው ቤላቸው
ይወጣልሃል። እሺ አማን እሺ